ጤና ይስጥልኝ ከኢትዮ የበራ መረጃ ማዕከል በኩል ምን ልርዶት?
ወደ አክሱም በሀያ በረራ እንዳለ ለማወቅ ነበር።
ከየት ወዴት?
ከአዲስ አበባ አክሱም።
እሺ፣ አንድ ደቂቃ ብቻ።
እሺ፣
ለስንት ሰው ነው የፈለጉት?
ለሁለት ሰው
እሺ፣ ደርሶ መልስ ነች ሜጃ ብቻ ነው የፈለጉት?
ደርሶ መልስ በሀያ ሄዶ በሀያ ሁለት መመለስ።
አንድ ደቂቃ እ፣ መሄጃዎት ይቅርታ፣ አንድ ጊዜ ደግሞኛ በሀያ ሁለት ነው ያሉኝ በእኛ
አዎ በእኛ በሀያ ሄደን በሀያ ሁለት ለመመለስ
እሺ።